ጤና ይስጥልኝ ሚስት ቤት ሰላም ቦነስ ለማስለቀቅ ነበረ።
እሺ ሚስት ከስር ኮዷን ንገረኝ።
አስራ ሁለት እሺ
ሰማንያ አንድ እሺ
ዘጠና ስምንት ስልሳ አምስት
እሺ ጠብቀኝ። ሎስት ነው ሶስት ሎስት እና አንድ ቦይድ አለው። Hello አቤት አቤት lost ነው ቦነስ እሺ።
የለውም። እሺ እሺ፣ እሺ።
አመሰግናለሁ። እሺ አመሰግናለሁ።
መልካም ቀን። እሺ